ጤና ይስጥልን። መልካሙ ኮፊ ጤና ይስጥልኝ። ሎዛ ኖት?
አይ ሎዛ የለችም እናት።
እሺ ከአሪፍ ፔ ነበር የምደውለው። ሎዛ እባላለሁ።
እሺ
እሺ POS ኡን ለረዘም ላለ ጊዜ የተጠቀሙት አይደለም እና ከእሱ ጋር በተያያዘ ችግር ካጋጠመን መጠየቅ ነበረ።
እም፣ ወረቀት የለውም
ወረቀት የለውም።
አዎ እ፣ ውስጡን check አድርገዋል?
አዎ አዎ እናት
hello።
ወይ እናት ይሰማል። ወረቀት ስለሌለው ነው።
እሺ ወረቀት የለውም። ወረቀት አልቆበታል።
አዎ
እሺ እ፣ ሌላ ሌላ ችግር ያጋጠመው የለም አይደለ?
አዎ ሌላ ነገር የለውም።
እሺ ወደሚመለከተው አካል አስተላልፋለሁ። መልካም ቀን።
እሺ እናት።
እሺ ስምሽን ግን ማን ልበል?
የኔ ምህረት እሺ ምህረት ማ?
ምህረት ከበደ።
እሺ አመሰግናለሁ ምህረት። መልካም ቀን።
እሺ ለሁሉ